ሁሉንም ድጋፍ ለማግኘት የምናገረው
hello hello፣ ጤና ይስጥልኝ።
ጤና ይስጥልን።
አብሮ ይስጥልን። ዶንኪ ዩቲዩብ ነው አይደለ?
አዎ፣ ዶንኪ ዩቲዩብ ላይ ነው የደወሉት።
አንድ እንትን ልነግርሽ information ልነግርሽ እና ሰው ድጋፍ ለማግኘት የሚፈልግ ሰው ልነግርሽ ነበረ።
እሺ፣ አሁን ላይ እኛ ጋር በዶንኪ ዩቲዩብ ላይ ከአንድ ሺህ አምስት መቶ በላይ የተመዘገቡ ሰዎች አሉ ማለት ፈልገው ማለት ነው okay፣ እሺ እና የእነሱን አልሰራንም። በተራቸው መሰረት አመት የሆናቸው አሉ ከዛም በላይ ያለፋቸውን አዲስ አበባ ደግሞ እንትን እየደወሉልን ያሉ ማለት ነው።
አ፣ እሺ እንደዚህ አመት አለፈን ምናምን እያሉ ያሉ እና እንደ አዲስ አሁን ላይ እየመዘገብን አይደለም። በየሳምንቱ ያው የእነሱን ቪዲዮዎች እየሰራን ለመጨረስ እየሞከርን ነው። ልክ ይህን ስንጨርስ ነው ምዝገባ የምንጀምረው።
እሺ እሺማ፣ አመሰግናለሁ። እሺ እሺ፣ ስለደወልሽልን እናመሰግናለን። መልካም ጊዜ ይሆንልሽ።
እሺ እሺ።
እሺ